በዚህ አይ በዚህ ሲጠራ አልሰማልኝ። በዚህ ራሱ አሁን አልሰማልኝ። እንደ ባለፈው አድርግልኝ። ሲጠራ እዚህ ላይ አሁን የደወለ ነው እና አሁን ቀንሶ ሄሎ ሄሎ ሄሎ